ሰላም እማ ማሽን እድሳት አመታዊ ሰጥቻችሁ ነበረ እሺ
እና አሁን ሪፖርት ላረግ ፈልጌ ማሽኑን አልመለሳችሁልኝም። እንዴት ነው ማድረግ የምችለው?
እሺ የማሽን ቁጥርሽን ትነግሪኛለሽ እማ?
ቁጥሩን አላውቀውም። በስልክ ቁጥር ወይ በስም ማውጣታችሁ
እ
ስልክ ቁጥሩን አላውቀውም። በስልክ ቁጥር ወይ በስም ማውጣታችሁ አይ የመረካከቢያ ፎርም የሰጠናችሁ አለ ወረቀት እማ፣ እ እሱ ላይ አይተሽ ንገሪኝ።
የግድ ያስፈልጋል።
አዎ
እሺ በቃ መልሼ እደውላለሁ።
እሺ